good evening ካፒታል ሪል ስቴት speaking። hello
ድምፅ መቀየር ፈልጌ በዚህ ትቀይሪያለሽ ብለው ምን አሉኝ? እኔ መቤት
እ ድምፅ መቀየር እ የምን የራስሽን ነው ወይስ ምን የስልክ ነው? hello
ድምፅ ለመቀየር ፈልጌ ነው።
የምን ድምፅ ነው መቀየር የፈለግሽው? የምን ድምፅ መቀየር ፈልገሽ ነው? hello hello hello hello ልክ ነው። hello አልኩ speaker ላይ አድርጌዋለሁ። hello hello hello ድምፅ ለመቀየር ፈልጌ ነው።